ሄሎ ጤና ይስጥልኝ ቤተሰቤት አብሮ ይስጥልን እንትን ነበረኝ የሆነ ቲኬት ተመላሽ ያለው ነበረኝ እሺ ከሰርኩ ሁሉን ንገረኝ ቼክ ላድርግልህ አስራ ሁለት አስራ ሶስት
እሺ አስራ ሁለት አስራ ሶስት ሀያ ስምንት ዜሮ አራት
አርባ ብር አለው
እሺ እሺ
እሺ መልካም ቀን